hello ጤና ይስጥልን ቤት ቤት
አብሮ ይስጥልኝ cashier code ልነግርሽ ነበረ።
እሺ ይቻላል ንገረኝ።
አስራ ሶስት አስራ ሶስት ሀምሳ ሶስት እህ ዜሮ አምስት እሺ ዘጠና
እሺ አሁን ታርሞላል። እሺ
ስንት ነው ብሩ?
አምስት ሺ ስድስት መቶ ሰማንያ ስምንት ብር
አምስት ሺ ስድስት መቶ ሰማንያ ስምንት
አንድ ክለብ ነው የተዘጋ።
ሁለት ክለቦች ናቸው void የተደረጉት።
እህ ሌላ ልንገርሽ እሺ ይቻላል።
አስራ ሶስት እሺ
ሀምሳ ሶስት እህ
ዜሮ አምስት ዜሮ ሰባት
እሺ ስምንት መቶ አርባ አንድ ብር
ስምንት መቶ አርባ አንድ ነው።
አዎ
እሺ ሌላ ልንገርሽ እሺ
አስራ ሶስት እህ
ሀምሳ ሶስት እህ
ዜሮ ስድስት ስልሳ ስምንት
እሺ ይሄ ደግሞ አምስት መቶ ሰላሳ አራት ብር
እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።
እሺ ለሁላችሁ ሰላም ነው።